ሄሎ ሄሎ ሄሎ ሰላም ከ ChipChip ነበር ምደውልሎት።
እሺ ነው።
ይቅርታ የእሙቲ ስልክ ነው።
አዎ እ ከ ChipChip ነው የደወልኩሎትና በስህተት አንድ customer ገብታ ነበር አለ እርሶ ላይ አዎ ቺፕ በሚል ስም ማለት ነው።
አዎ አዎ እሺ ቆይቷል።
እ okay ልከውላታል ታዲያ ብሩን?
አዎ ብሩን product ኡ ደርሶታል አለ እርሶ?
ነግሬያታለሁ። እኔ ወሰድኩና ብሩ ልኬላታለሁ ለልጅቷ ለልጅቷ።
በዚህ ቁጥር ነው የላኩላ የላኩላት ማለት እ፣ አዎ።
እስኪ ልንገሮት አንዴ ይቅርታ
እሺ ዜሮ ዘጠኝ ሀምሳ ስድስት
ላ- አዎ፣ ሀምሳ ቤት ነው። አዎ ሀምሳ ስድስት አስራ ስምንት ሀያ ሰባት ሀያ ዘጠኝ ነው አዎ
በዚህ ቺፕ ልካ- ነው ምናምን የሚል ነው።
ልከውታል። እስኪ አዎ የአምስት ኪሎ ማለት ነው።
አዎ መቶ አርባ ብር አዎ መቶ አርባ አምስት ብር ልኬላት okay። እሺ እሺ እሺ እናመሰግናለን። መልካም አዎ።